hello hello hello፣
አቤት ሰላም አደር እግዚአብሔር ይመስገን።
አለን። እዚህ ባትሪ ቻርጅ ልናረግ መተን ነበረ እና አ መብራት እ፣ ካርድ ለሞላ ሄጄ ነው አሁን አያት ነኝ ያለሁት። system ተቋርጦ አሁን ገና ነው የመጣው።
አሀ፣ እዛ ነህ ወረፋ ይዘህ? ምን ያህል ደቂቃ ወረፋ።
ይፈጅብሃል?
እ?
ምን ያህል ደቂቃ ይፈጅብሃል?
ያው አሁን ጀምሯል፣ ግን ቀስ እያለ ነው የሚሰራው። ቅድምም እንደዛ ነበር። አራብሳ የለም የትም ስለሌለ ነው አ።
እዚህ አ፣ አ፣ አያት የመጣ ነው። በቃ እስኪ አሁን እንደጨረስኩ እመጣለሁ።
እሺ፣ እሺ።
እሺ።